ሳምሬት ነኝ። እባክዎ ምን ልርዳዎ?
እሺ ሰላም፣ ብር ወደ ትዌክስ betting አስገብቼ በአሪፍ Pay እሺ እዛ ላይ አልመዘገበውም እና እንትን ከቴሌ ብር የቀነሰኝን ቴሌግራም እንትናችሁ ላይ ልኬ ነበር እና አላዩትም እስካሁን።
እዚህ ደውለው አመልክተው ነው የላኩት ደንበኛችን።
አዎ አዎ፣ አመልክቼ የቴሌግራም ቁጥር ተቀብዬ እዛ ላይ ልኬ ነበረ screenshot እሺ
እና ከሙሉ- ምንም ምላሽ አልሰጡም።
ሙሉ ስሞትን እና ስልክ ቁጥሮትን አንድ ላይ አድርገው ነው የላኩት ደንበኛችን።
OK፣ እንደዛ አልጨምርም።
አዎ ከሌሎች ደንበኞች ለመለየት እንዲመቻል ሙሉ ስሞትን እና ስልክ ቁጥሮትን አንድ ላይ አድርገው ይላኩልን።
እሺ ልክ ያለው እንትን በይልኝ።
እሺ እሺ፣ ደንበኛችን እናስተላልፋለን።
እሺ እሺ፣ እሺ አመሰግናለሁ።
እናመሰግናለን።